ነው። hello፣ ጤና ይስጥልኝ።
hello፣ አቤት።
እኔ እናት እንትን አምቡላንስ ፈልጌ ነበረ ከየት ነው?
ከላንድ ማርክ ወዴት ነው የምትሄዱት?
ወደ ራስ ደስታ ወደ ራስ ደስታ። ቀጠሮ ነው? ቀጠሮ ነው ቀጠሮ ሳይሆን በቃ ወደዛ ልንተላለፍ ፈልጋለሁ እኮ። አነጋገራችሁ እዛ ይምጣ ተብላችኋል?
አዎ፣ አዎ። ዶክተር ኡስማን ይዛችሁ ነው ብሎናል። ስልክ ማለት ነው ዶክተር ነው ራስ ደስታ አነጋግራችሁ ታካሚው ይምጣ ተብላችኋል?
ዶክተሩ ይዛችሁት ነው ብሎናል።
የትኛው ዶክተር? ይሄኛል
ይህ ስልክ አለ ገታን ለማናገር ትችላለች። ዶክተር ኤልያስ ይባላል። እዛ ይዛችሁ ዶክተር ኡስማን ይባላል።
ኦክሲጅን ምናምን ይፈልጋሉ እንዴ?
ቆይ እሱን ትነግርሻለች supervisor ሯ።
ከፈለጉ liaison ነው መደረግ ያለበት communication ኑ። ለዛ ነው።
ሰላም፣ አቤት።
እንዴት ነሽ?
እግዚአብሔር ይመስገን አለሁልሽ። ሰላም።
እሺ፣
እሺ። ምንድን ነው የምትፈልጊው ከኛ?
ታካሚው ለ refer ነው የሚሄደው ወይስ ለምርመራ?
no አይ ሪፈራል ናቸው። እዛ ያለው ሐኪም ተቀብሏቸዋል። ዶክተር ኡስማን ይባላል።
ኡስማን እኮ liaison communicate አድርጎላቸው ነው። እኛ ከኡስማን ጋር ሳይሆን direct የምንደውለው liaison ስለሆነ አናግሮላቸዋል። እዛ liaison አናግሮላቸዋል። ዶክተር ኡስማን
አላናገርም።
በቃ liaison ማናገር አለበት። እኛ ዶክተር ኡስማንን ሳይሆን liaison ን ነው ቀጥታ communicate አድርገን የምንሄደው።
ስለዚህ መልሰን እንደውል አዎ ያን አነጋግርልን እና ስማቸውን እዛ አስመዝግብልን ብለሽልን እዚህ ጋር ደግሞ ይህን ያመና ይልሽን የማዳምጠው